አዎ ጤና ይስጥልኝ እንትን ልጠይቅ ብዬ ነበር የክትባት
የምን ክትባት?
የ yellow fever የለም።
ለጉዞ ማለት ነው ለ trip ክትባት የለም።
የለም አዎ።
አሀ የት ቦታ ነው መከተብ የምትችለው እኔ እንጃ መረጃ የለኝም። ምናልባት እ?
መረጃ የለኝም። ምናልባት ጤና ጣቢያ ጠይቁ።
የት ቦታ ምናልባት ጤና ጣቢያ ይጠይቁ። እኔ መረጃ የለኝም።
አሀ okay እንጂ እዛ ዋሽንግተን ሆስፒታል የለም የለም። አዎ፣ ያገኝ
አሀ እሺ እሺ